ናፍቁቴ መቼ ዘነጋሁሽ ናፍቁቴ የኔ ሰቀቀኔ ናፍቁቴ መቼ ዘነጋሁሽ ናፍቁቴ የኔ ሰቀቀኔ ናፍቁቴ ገጽሽ ትዝ ሲለኝ ናፍቁቴ እንዳየረገፈኝ ናፍቆቴ ወየ ጉድ ብቻ ነው ናፍቆቴ ሌላ ምን ተረፈኝ ናፍቆቴ ወየ ጉድ ብቻ ነው ናፍቆቴ ሌላ ምን ተረፈኝ ናፍቆቴ ጊዜው ነው ወራቱ ናፍቆቴ ለሰው ማነው ክፉ ናፍቆቴ ሰቀቀኔ ሆነው ናፍቆቴ ላፈቀረ ትፉ ናፍቆቴ ሰቀቀኔ ሆነው ናፍቆቴ ላፈቀረ ትፉ ናፍቆቴ አንቺ ባለሽበት ናፍቆቴ ባታስታውሽኝም ናፍቆቴ እኔ በመመረዝ ናፍቆቴ አልተረሳሽኝም ናፍቆቴ እኔ በመመረዝ ናፍቆቴ አልተረሳሽኝም ናፍቆቴ ለማየት መጓጓት ናፍቆቴ አወይ መናፈቅ ናፍቆቴ በምስያ ያዩ ናፍቆቴ ስቃይ መሳቀቅ ናፍቆቴ በምስያ ያዩ ናፍቆቴ ስቃይ መሳቀቅ ናፍቆቴ ይሄ ሁሉ ጣጣ ናፍቆቴ በእኔ ደረሰው ናፍቆቴ የቃል ኪዳንን ናፍቆቴ ልቤ ያስታውሱ ናፍቆቴ የቃል ኪዳንን ናፍቆቴ ልቤ ያስታውሱ ናፍቆቴ ተርገብግቧልና ናፍቆቴ አልተረፈም አይኔ ናፍቆቴ መች አገኘሽ ይሆን ናፍቆቴ የኔ ሰቀቀኔ ናፍቆቴ መች አገኘሽ ይሆን ናፍቆቴ የኔ ሰቀቀኔ ናፍቆቴ ችየው ኖርኩት እንጂ ናፍቆቴ ሳልሄድ ምናኔ ናፍቆቴ መቼ ዘነጋሁሽ ናፍቆቴ የኔ ሰቀቀኔ ናፍቆቴ መቼ ዘነጋሁሽ ናፍቆቴ የኔ ሰቀቀኔ ናፍቆቴ ጊዜው ነው ወራቱ ናፍቆቴ ለሰው ማነው ክፉ ናፍቆቴ ሰቀቀኔ ሆኖ ናፍቆቴ ላፈቀረ ትርፉ ናፍቆቴ ሰቀቀኔ ሆኖ ናፍቆቴ ላፈቀረ ትርፉ ናፍቆቴ አንቺ ባለሽበት ናፍቆቴ አታስታውሽኝም ናፍቆቴ እኔ በመመረዝ ናፍቆቴ አልተረሳሽኝም ናፍቆቴ እኔ በመመረዝ ናፍቆቴ አልተረሳሽኝም ናፍቆቴ ተርገብግባ አለቀ ናፍቆቴ አልተረፈም አይኔ ናፍቆቴ መቼ ዘነጋሁሽ ናፍቆቴ የኔ ሰቀቀኔ ናፍቆቴ መቼ አገኘሽ ይሆን ናፍቆቴ የኔ ሰቀቀኔ ናፍቆቴ Mm-hmm.